ጤና ይስጥልን። Hello ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጥዎት?
Hello እንትን ኤጀንሲ ነው አይደለ?
ኤጀንሲ አይደለንም፣ የጉዞ መረጃ እንሰጦታለን። ራስዎት እንዴት በ online
okay አ- ሲሉ እንትን መረጃ ነው የምንሰጠው።
ፈልጌ ነበር ወደ ዱባይ ለመሄድ እና ትልካላችሁ በሹፍርና ወይ በ distance ስራ?
እ፣ በስራ ወደ ዱባይ መሄድ ከፈለጉ website ኡን እንሰጦትና ኦኬ እዛ ላይ ስራዎችን apply አድርገው
እሺ ከዛ ስራ ካገኙ በኋላ እዛ ያለ ሰው ነው የሚጨርስልዎት process ኡን።
okay እሺ website ኡን ልንገሮት የያዙ
እሺ
እሺ፣ ባይት BAYT
ኦኬ
ዶት ኮም።
በቃ እሺ አመሰግናለሁ።
እሺ፣ ተጨማሪ ጥያቄ ያለት?
አይ የለም አመሰግናለሁ።
እሺ፣ ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን።
እሺ እሺ